ሰላም
ሄሎ ሄሎ፣ ቤት ሰላም ነው፣ እንዴት ነው?
እግዚአብሔር ይመስገን።
ቅድም ደውዬ ነበር እና የመቅዲ ግሩፕ ጆይን ያረኩት ነኝ ኮ- ኮንፊርም አረግሻለሁ ብለሽ ነበር። ከፈለገች ካልፈለገች የሚል ነው። ድንች ገብቼ በስታት
እስኪ ብለውን ነበር እኛ ጋር አዎ ደውዬ እስኪ ልደውልላትና እሷ ጋር ከፈለገችው በቴሌ ብር ትመልሳለች ብላኝ ነበረ። ሌላ group create ስላረግን ወደዛ እንድገባ ነበር።
እሺ፣ መቅደስን ምን ከመቅደስ መቀበል አይችሉም እርሶ?
አናቃትም ጭራሽ። እኛ ቴሌ ነን። እሷ የት እንደሆነች አናቅም። መቅደስ የሚለ እኛ መቅደስ አበበ ጋ ነበር join ለማድረግ የፈለግነው።
እህ ድንች ላይ ነው የገቡት።
አዎ ድንች ላይ
እስኪ ቆይ አንዴ ልደውልሎት።
እስኪ ያው check አድርጊና ወይ ደውይልኝ ወይ ስልክ አንስጪ።
እሺ፣ እደውልሎታለሁ አንዴ።
እሺ እሺ